ቴንስ
አልተሰራምማ
እሺ ስልክ ቁጥር ይንገሩኝ ወይስ ወደዚህ ስልክ ቢደወል ያገኘዎታል
ዜሮ ዘጠኝ አስር
እሺ ዜሮ ዘጠኝ አስር ሰባ ዘጠኝ
ዜሮ ሶስት አርባ ስድስት ነው
እ አይደለም ዜ- ዜሮ ዘጠኝ አስር ሰባ ዘጠኝ ዜሮ ሶስት አርባ ዘጠኝ
ዜሮ ዘጠኝ አስር ዜሮ ሶስት ሰባ ዘጠኝ ዜሮ ሶስት አርባ ዘጠኝ መጨረሻው
ዜሮ ዘጠኝ አስር ሰባ ዘጠኝ ዜሮ ሶስት አርባ ዘጠኝ ነው አዎ በ- በ- በዚህም ከሁለት አንዱ ደው ይደወል እሺ እሺ አመሰግናለሁ